ሄሎ
ብስቤት
ሄሎ ሰላም ጤና ይስጥልኝ። ብስቤት ወይ ገብተዋል እንዴ ሰፖርተሮች?
አዎ ምን ነበረ?
አ- እንትን ነው ትናንት አዲስ ጀምረን ነበርና አሁን የቀጠለ ነበርና ኤንጂ ስካውቶች ላይ እንደነሱ እ- እሺ ምን እንዲጫንላችሁ ነው? ኢንስታሌሽን ነው?
ድርሻዬ አ፣ ሴት ነው?
ድርሻዬ አዳማ
አዳማ ማን ልበል ስምህን?
ድርሻዬ
እሺ አሁን አልገቡም። ትንሽ ቆይተ ወይ ደውልና ናሽ
እ- እስከ ሁለት ተኩል ድረስ ይገባሉ።
ናሽ